ትምህርት ቤት ረዴት ነኝ።
ረዴትዬ
አቤት ሰላም ነው
አለን። ወገን እንዲህ ማድረግ ጥሩ ነው።
እ
የራስ ወገን እንዲህ ማድረግ ጥሩ ነው።
እሺ ምን ነበር ወንድሜ?
በሰላሳ ማለት ነው እንደ ፈረንጆቹ እሺ
ከፔይ ሳንቲም ላይ ከፔይ ሳን- በፔ- በፔይ ሳንቲም ብር withdraw አድርጌ ነበር።
እሺ ስልክህን ንገረኝ። ዜሮ ዘጠኝ
ያረኩት ዜሮ ዘጠኝ ሰላሳ አንድ እሺ
ሀያ ስድስት እሺ
ስልሳ አምስት እሺ አርባ ዘጠኝ እና ቀን በአንድ ሶስት መቶ ብር አድርጌ ነበር።
እሺ በሰላሳ ነው አይደለ?
አ- በሰላሳ አስር ሺህ ብር ነው ያደረኩት። ቀን በአንድ ሴፕቴምበር ደግሞ ሰላሳ September ሰላሳ እና አሁንም አ፣ ኦክቶበር አንድ
ስንት ብር ነው?
October አንድ ሶስት መቶ ብር ነው። September ደግሞ ሰላ- በሰላሳ ደግሞ አስር ሺህ ብር
በሰላሳ አስር ሺህ ብር
አዎ በሀ- በ- በዚህኝ- በ- በ- በዛኛው number ነው ወደዚህኛው ነምበር withdraw ያደረኩት። ያኛውን ነምበር ልንገርሽ?
እኮ ይሄ የቤት ቤት ነው አይደለ?
አዎ ሁለቱንም እጠቀምበታለሁ እኮ ቤ- ቤት ቤት
በሰላሳ አስር ሺህ ብር የለም ወንድሜ።
እ፣ ይኸው በሰላሳው ማለት ነው ቀን በአንድ ቀ- አንድ ቀን አንድ ማለት ነው እ፣ October አንድ ሶስት መቶ ብር አድርጌ ነበር አልገባልኝም።
እኮ በሰላሳ የለም በሰላሳ ደግሞ ልንገርሻ በሀያ ቤት ቁጥር ነው እኮ ስልኩ ልንገርሻ ወ- በሀያው በዚህ አድርጌ እሺ፣ በዚህ ቁጥር ስ- መቼ ነው? October one ነው ሶስት መቶ ብር ያስገባኸው? በዚህ አዎ፣ አዎ፣ October one እሱን check ላድርግልህ አንዴ። እዚሁ ልጨርስና አስር ሺህ ብሩን ትነግረኛለህ።
እሺ እናቴ
ሶስት መቶ ብር በአንድ ገብቶልሃል እኮ ወንድሜ።
ወላሂ ወላሂ አላህ ምስክሬ ነው አልገባልኝም እስካሁን
እኛ ጋር እንደገባልክ ነው የሚያሳየን።
ያው ሁለት አስር ሺህ ነው ብር- ለዛው የሚያዘዝከው። ሁለት መቶ እ?
ብር እና አንድ መቶ ብር ነው በአጠቃላይ ሶስት መቶ ብር ነው ያስገባኸው።
አረ ሶስት መቶ ብቻ ነክቼ ያስገባልኝም እዛ ላይ pending ብሎ ቆሞ ነበር ያለ ማታ አይ ገብቷል፣ ገብቷል፣ ሁሉም ገብቷል። እንደውም ወደ አራት ትራንዛክሽን ነው ያለው የሶስት መቶ ብር